Hello. Explain.
Hmm.
Hello.
Where Wait.
you at? ሰላም ነህ?
አለሁልህ ወይ?
እንዴት ነሽ?
ሰሞኑን እንዴት ነህ?
አለሁ እግዚአብሔር ይመስገን ደህና ነኝ።
እግዚአብሔር ይመስገን።
እ ቢሮ ነህ? እንትና ቤርሳ ቤትና ብቻት ነበር የሆነ ብር ቴሌ ብር ላይ ሞክሬ እም
ብር እንትን አለብኝ ቆረጠብኝና በዛው አስቀረጥኝ። ሰላሳ ብር ቼክ ላድርገው ብዬ ቴሌግራም ላይ ልኬልሻለሁ በያት።
ልከኸዋል? ድራይቨር አዎ፣ ልክ ሰፖርት ነኝ።
ላይ
አዎ በአርባ አምስት መጨረሻ አዎ አዎ አይቼዋለሁ። እሺ በቃ ስክሪንሾት ነው አዎ አይደለም አስተላልፍልሃለሁ። እሺ ፎቶዋን ስጪ አዎ ነው እኮ- የላኩት።
እ እ?
ፎቶዋን ስጪ ነው የላኩት። ስክሪንሻት አዎ ስልክ ስክሪንሾት አድርገው ፎቶ ከሚሆን ስክሪንሾት። እሺ ፎቶ አታንሳው።
እምቢ አለኝ እምቢ አለኝ ስልኬ ስለማይነሳ ነው።
okay እሺ አስተላልፍልሃለሁ። በዚህ የሚሞሉልህ ከሆነ
እ አስተላልፍልሃለሁ።
እሺ እሺ እሺ።
እሺ እሺ ሰላም ሰላም ጀሩሽ ቻው።
አሜን። ግን screenshot ለማድረግ ሞክር። እሺ እሺ አይሉም አንዳንዴ እነሱ screenshot ካልሆነ።
እሺ እሺ እሺ እሺ ቻው።
እሺ።